የሚያልፍ ነው። ሌሊቱ ደግሞ መረባ መረባ መረባ ሄሎ
እንደዛ ሄሎ።
የሚያልፍ ጨዋታ አይገባም እንዴ?
ጤና ይስጥልኝ ቤተሰቤት ነው
ሄሎ ይሰማል እ፣
እሺ ምን ልርዳ ሄሎ
ሄሎ ያችሁ ነበር።
አይሰማም ይሰማል። የሆነ ትኬት ከትላንት ያለፈ ጨዋታ አላረመልኝም እስካሁን።
cashier code ኡን ንገረኝ እስኪ cash out code ሳይሆን በኦንላይን ላይ ነው የጨዋታ በትኬት አይደለም ይኖረዋል cashier code ከስር ይኖረዋል አይታየም እ?
አይታየም ኦንላይን ቢሆን በኦንላይን ላይ- ካሸር ኮድ ከስር አለው በ- በ- በስልክ ነው ከተጫወትኩት ኦንላይን ላይ ገባኝ።
በ account እንደዛም ሆኖ cashier code አለው እሺ አሁን ደወልክበት ስልክ ቁጥር ነው የቤት ስልክ ቁጥር አዎ በዚሁ ነው
መቼ ነው የቆረጥከው ትኬቱ እ?
መቼ ነው የቆረጥከው ትኬቱ ከትላንት ወዲያ ነው የተቆረጠው በሁለት hello እሺ መስመር ላይ ጠብቀኝ አንዴ
hello hello ቅዳሜ ማታ ነው የተጫወትኩት
ቅዳሜ ማታ ነው የተቆረጠው አዎ
እሺ ቲኬት ID ውን ንገረኝ
ትኬት ID ውን አዎ፣ ቁጥሩን ረጅሙን ማለት ነው ከላይ ያለው እሺ ቆይ ትንሽ ጠብቅ ጠብቅ ቆይ። ቴሌግራም ላይ ራስ አለ hello
እየሰማሁ ነው።
እሺ ስልሳ ዘጠኝ
ሶስተኛ
ሰማንያ ሰባት
ሰማንያ ሰባት አምስት A ብሎ የሚሄደው ነው hello
ሰማንያ ሰባት አምስት A እያለ እሺ።
የሚሄደው ሰማንያ ሰባት እ፣ አምስት A አምስት ኤ እሺ አግኝቼዋለሁ ትንሽ እ?
አግኝቼዋለሁ check እያደረኩት ነው አምስት A እ፣ አራት E
እሺ አግኝቼዋለሁ የዛሬ ጨዋታ ሶስት አለው መሰለኝ አይደለ